Salaam.
Hey, there's Sabine.
ኤልሳቤት ዘጠና ሰባት አምሳ ስድስት
ዘጠና ሰባት ስድስት ምን ሆነብህ?
ታሪክ ዋስዬ አስገቢለት
ምን
በታሪክ ዋስዬ አስገቢለት የራሱ ኦርደር ነው?
አይደለም እሱ ወደዛ ወደ ከጎ- ከጎሮ የጎሮ ወርደ
አንተ ሌላ order ይዘሃል?
አይ እሱ ወደዛ ስለ- ስለያዘ እኮ ነው ከጆ አይደለም ነግረንሃል እኮ ከዚህ በፊት ማስገባት አቁመናል እና አንተ ተቃራኒ ሆኖብህ ከሆነ ከአንተ እንዲወጣልህ ልጠይቅልህ። ወደ ሌላ ሰው ግን አይገባም።
ኤልሳቤት አቤት
ይሄኛው የጆይ order- የጆይ- ከጎሮ- ከጎሮ የጆይ order ማለት ነው።
ከጎሮ ነው የሚነሳ ታ- እንትን ብለው ደውለው ነው ያስገቡት። ስለዚህ እኔ ከዚህ ባዶን እየሄድኩ ስለሆነ ባዶን ከሚሄድ ከዚህ አንስቼ ልሂድ። አይ ካላችሁ ደግሞ ያኛውም order እንዲወጣልኝ። ምክንያቱም ስራዬ ብዬ ለዚህ ብዬ ነው የሚወዛ ድረስ ሲሄድ ደግሞ ማነህ አሁንም ያወራኛለሁ?
ታሪኩ ነኝ ለእኔ ነው የምታስገቢልኝ ከቻልሽ ማለት ነው። እኔ ሌላ order ስለተላከብኝ ነው።
እኮ ታዲያ እንደዛ ከሆነ ያስገባልን ሰው አውራዋ እንዲያስገባልህ እ እ
ያንኛው ገብቶ assign ተደርጎበት